ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ ቺፕቺፕን እየተጠቀሙ ነው አይደለ?
አዎ እሺ system ላይ ያስቸገሩት ነገር አለ? fail እያደረገ አስቸግሮታል?
አሁን ሰሞኑን ዛሬ አልተጠቀምኩም። የሆነ ቀን ግን server failed ምናምን የሚል ነገር ገጥሞኛል።
በምን ምክንያት ነው? ሰው አጥተው ነው ወይስ?
አይ ለማዘዝ ራሱ server failed ይል ነበረ። ሰሞኑን ነው ግን አሁን ላይ ዛሬ system ኡ ምናምን ነው።
አይደለም።
okay እሺ። እንጂ ያው አያስቸግሮትም አይደለ? ብዙ ጊዜ አይ ሰላም ነው። ሰው አጥቼ ግን ያልመጣልኝ delivery ያለ አዎ።
ሰሞኑን ሰብሰብ ብለን እናዛለን።
እሺ እሺ፣ check ለማድረግ ነው። እናመሰግናለን ስለተጠቀሙ።
እኔም እሺ፣ አመሰግናለሁ።
መልካም በጣም እሺ እናት።